ጤና ይስጥልኝ።
hello hello ጤና ይስጥልኝ። ዳዊት አስ አብሮ ይስጥልን። አዎ አዎ እሺ፣ ደንበኛችን ቅድም ደውለውልን ነበር። ArifPay ዎች አዎ ነው።
አዎ።
እሺ፣ የተስተካከለሉት?
አይ አልተስተካከለም።
አልተስተካከለም አሁንም።
አዎ እሺ፣ ደንበኛችን የእርሱን ስም ይንገሩኝ።
የኔ ወንጌል ማን አሉኝ?
ወንጌል እሺ፣ እሺ፣ ደንበኛችን እም፣ ያን አሁን የሚያዩት error message አለ። ምናልባት load እያደረገ ምንም ነገር የለም። በቃ loading ብሎ ይቆያል። በቃ ሰው ነው እሺ፣ ያንን አንስተው መላክ ይችላሉ ወደ ቴሌግራም ቻናላችን።
ይቻላል። እልከዋለሁ። እሺ እሺ፣ ቁጥር ላስይዞትና
እሺ
እሺ፣ ዜሮ ንገሪ።
ዘጠና ሁለት ዘጠና ሁለት እ?
ዜሮ ዘጠኝ ዘጠና ሁለት እሺ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት ይላኩልና ለሚመለከተው አካል እናስተላልፍሎታለን።
እሺ መተው እ፣ ያስተካክልሎታል።
እሺ እሺ እናመሰግናለን። ሌላ ምናልባት እ፣ በ POS ኡ ያጋጠሙት ችግር አለ?
አይ በቃ ዛሬ ነው የጀመርነው። ዛሬ connection ነው የማይሰራው።
በቃ እሺ፣ እናመሰግናለን ስለሰጡን መረጃ። መልካም ምሽት።
ምን አልከኝ?